ጤና ይስጥልኝ ራሄል አየለ ከዊፕላስ solution ነው የምደውለው። እኛ application ላይ ተመዝግበሽ ነበር።
አዎ በትክክል
እሺ ተጠቃሚ ለመጠቀም ከሆነ ዊፕላስ solution user የሚል አለ። እሱን መጠቀም ትችያለሽ። አውርደሽ በውስጡ አርባ አራት service ኦች፣ ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉ
እሺ።
እና አሁን ያዘጋጀነው challenge አይተሽዋል።
አይ አላየሁም።
እሺ referral code ሽን ለብዙ ሰው ለሀምሳ ለአምስት መቶ ሰው እና ከዛ በላይ share ካረግሽ እም፣ ሽልማት አለው እና የመቶ ሺህ ብር የሀምሳ ሺህ ብር የሀያ አምስት ሺህ ብር አለው አዎ እና እሱን ውድድር መቀላቀል ትችያለሽ።
እሺ እሺ መልካም ቀን፣ አመሰግናለሁ።
እሺ እሺ